When it's been watching Hello? Hello?
hello ፍርዶስ?
hello hello ይሰማል?
አዎ ይሰማኛል።
እሱ ማስታወቂያ ምናምን በቲቪ አይቼ ነበር እና የሆነ የታመመ ልጅ ነበር እንዲህ መ- እንትን ለማሳከም ፈልጌ እንዴት ነው ያለው ነገር መረጃ ትነግሪኛለሽ? እመቤት ምንድን ማሳከም ፈልገው ነው?
እ፣ ማለት ልጁ ከተወለደ አንድ አምስት ዓመት ሆኖታል አሁን። hello እየሰማውኝ ነው፣ እየሰማውኝ ነው።
አዎ፣ እና እ፣ መቆም ምናምን አይችልም